ነገር ለይቻቸዋለሁ አይቼዋለሁ ሁሉንም ነገር ለይቻቸዋለሁ ለይቼዋለሁ ክፋት ደግነትንም ያን ፍቅሬንም አውቄዋለሁ አይቼዋለሁ ለይቼዋለሁ በዓለም ላይ ሁሉም አለ በዓለም ላይ ሁሉም አለ ለፍቅር ያቱን የሰዋ ሰው ምነው የታለ ኦ፣ ምነው የታለ በዓለም ላይ ሁሉም አለ በዓለም ላይ ሁሉም አለ ለፍቅር ያቱን የሰዋ ሰው ምነው የታለ አይ፣ ምነው የታለ ሁሉንም ነገር ለይቻቸዋለሁ አይቸዋለሁ ሁሉንም ነገር ለይቻቸዋለሁ ለይቸዋለሁ ክፋት ደግነትንም ቢያን ፍቅሬንም አውቄዋለሁ አይቸዋለሁ ለይቸዋለሁ አለ ካላችሁ ንገሩኝ፣ አለ ካላችሁ ንገሩኝ፣ ለፍቅር ያቱን የሰዋ ሰው አለ በሉኝ፣ አለ በሉኝ። አለ ካላችሁ ንገሩኝ፣ አለ ካላችሁ ንገሩኝ፣ ለፍቅር ያቱን የሰዋ ሰው አለ በሉኝ፣ አለ በሉኝ። ሁሉንም ነገር ለይቻቸዋለሁ አይቼዋለሁ ሁሉንም ነገር ለይቻቸዋለሁ ለይቼዋለሁ ክፋት ደግነትንም ያን ፍቅሬንም አውቄዋለሁ አይቼዋለሁ ለይቼዋለሁ ሰው ሆኖ ባለም ያለ ፍቅር ሰው ሆኖ ባለም ያለ ፍቅር የሚኖር የለም የተጣላና ለእግዚአብሔር ይቅር ኦ፣ ለእግዚአብሔር ይቅር ሰው ሆኖ ባለም ያለ ፍቅር ሰው ሆኖ ባለም ያለ ፍቅር የሚኖር የለም የተጣላና ለእግዚአብሔር ይቅር ኦ፣ ለእግዚአብሔር ይቅር ሁሉንም ነገር ለይቻቸዋለሁ አይቼዋለሁ ሁሉንም ነገር ለይቻቸዋለሁ ለይቼዋለሁ ክፋት ደግነትንም ያን ፍቅሬንም አውቄዋለሁ ሁሉንም ነገር ለይቻቸዋለሁ አይቼዋለሁ ሁሉንም ነገር ለይቻቸዋለሁ ለይቼዋለሁ ክፋት ደግነትንም ያን ፍቅሬንም